Good afternoon, Capital. Ilan speaking. Hello? ሄሎ ጤና ይስጥልን። ምን አሉኝ?
ሄሎ ካሽ
እ
ሄሎ ካሽ ደቃና
ሄሎ ደቅመት እስማኤል
ሰላም፣ እንዴት ዋሉ? ሄሎ
ሄሎ አቤት፣ ይሰሙታል?
አቤ ገዝም ሸንኩም